Hello
ይስጥልኝ። ታሪክ ነው የምንደውልለው።
አቤት።
እሺ፣ አሁን ተቋርጦ ነበረ። የቴሌግራም ያው፣ አዎ።
ቁጥራችንን እንስጦ።
አዎ okay።
እሺ፣ የያዙ ቁጥራችንን ዜሮ ዘጠኝ ዘጠና ሁለት
ስንት ዜሮ ዘጠኝ ዘጠና ሁለት እ አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ።
እሺ ሲልኩ በዚህ እስክሪ-
ምን አሉኝ አዎ። ምኑን እስክሪ እንትን የማደርገው
እ፣ ከቴሌ ብር የገባሉትን ቴክስት ሜሴጅ መቶ እሺ።
ብር መቀነሱ የሚያሳየውን እሱን ይላኩልን መቀበሌን። እሺ እሺ የሁለቱንም እና ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ።
እሺ፣ ሌላ ምረዳው ነገር አለ?
አመሰግናለሁ። የለም አመሰግናለሁ።
እሺ፣ እኛም ስለደውልን እናመሰግናለን። ቀጥሎ ከሚወጡት በኋላ